Hello ጤና ይስጥልኝ።
አይ ሰላም።
እንዴት አደሩ?
ብንኪቱ የወጌሻን ትምህርት ለመማር ነበር።
እሺ ይቻል። እሺ ስም አልበል።
ምን ምንድን ነው ግን የሚያስፈልገው? መጀመሪያ ሄሎ አቤት፣ አይሰማም። ማን ልበል አላለም። ማን ነው ደግሞ